hello አቤት ዳንኤል ሰላሞን እግዚአብሔር ይመስገን። እንዴት ነሽ?
ከትምህርት ቤት ነው የምደውልልህ። እግዚአብሔር ይመስገን።
እሺ።
እ ከሶስት ቀን በፊት ነው ምናምን ደውዬ ስለ አዲሱ game ኦች አውርቼ ነበረና አዎ፣ ቪዲዮ አዲስ ላክልህ ነው።
ልኬልህ ነበረ እ ደስ ብሎኝ ምን ላይ ነበር።
ደረሰ?
አይቻቸዋለሁ።
እህ ትናንት አንደኛውን አስጨምሬያለሁ፣ ግን እዚያ እኛ አካባቢ ላይ በስልክ እየተጫወቱ ነው ልጆች። በስልካቸው ነው የሚጫወቱ፣ እ በስልካቸው ይሄ ራሱ?
ምን- አዎ ራሱን ሆኖ ማለት ነው። ይሄ crash crash አለ አይደል?
crash አዎ፣ ኦንላይንም አለ የቤት ቤት online game ላይ ያቆሙ ምናምን እዛው የሚጫወቱትን በኦንላይን እየተጫወቱ ነው በስልካቸው እሺ እና የ penalty የ penalty ን አንድ shop ላይ ጀምሬያለሁ ግን ብዙም እ፣ እንትን እየሰማሁ አይደለም።
እ ብዙም እንትን የሆነ ነገር እየሰማሁ አይደለም። ግን
አዎ ባል- እንዳየሁት ብዙ shop አለ actively እየሰራ ያልሆነ ማለት ነው።
እ እ፣ ማለት ብዙም sales የሌለው ብዙ shop ኦች አሉክ።
አ፣ እዛ ላይ ብታስጀምራቸውስ እንደ ሀሳብ እዛ ላይ ልሞክር እስቲ ወይ እንትኑ
አዎ ልክ ማ- ስ- እንደ spin እኮ ነው የ penalty ው እንደውም fire crash ኡ ነው እንጂ የሚለየው ትንሽ አ፣ የ- ከቤት ቤት online game ኦች ጋር የሚመሳሰለው እንጂ ያኛው እ፣ spin ነው ራሱ የሚለየው በቃ ምንድን ነው? ይሄኛው የጎል ነው፣ ያኛው ደግሞ ያ የሚሽከራከረው spin ነው እንጂ ሙሉ ይሄ market ኡ ምናምን ተመሳሳይ ነው ከ spin ጋር። so በቃ ስፒን እሺ፣ የለመደ customer ያኛውን ለመጫወት አይከብደውም።
አ፣ አንድ shop ላይ ጀምሬያለሁ። እስቲ ሰፋ አደርግና አዎ ትንሽ እንትን ደግሞ ልጀምር፣ ችግር የለውም።
እስኪ ሌሎቹ ላይ ማስጀምራቸውና ያለውን ነገር እስኪ ያሳውቀን፣ እኔም እከታተላለሁ።
በቃ ችግር የለውም። check አድርጊ። እነ- እንዴት ነው እናንተ ጋር አዲስ shop ሲከፈት credit ምናምን
credit ምን?
አ፣ ፕሪንተር፣ ኮምፒውተር ምናምን credit አትሰጡንም?
አይ እስካሁን እ፣ እየሰጠን አይደለም። ካለ እናሳውቀሃለን እንደዛ ከጀመርን።
እስቲ እንትን በሉልኝ። እሺ እሺ እሺ እና ይሄኛውን ግን አደራ እሺ። ብዙ shop ነው ያለክ፣ ግን አ- አብ- አብዛኛው shop ላይ ስ- ብዙም sales የለውም እና እዛ ላይ ሞክረው እስቲ። አሁን ኬኖ እና spin በደንብ የሚጫወትልህ shop ላይ ሳይሆን actively እየሰራ ያለው ነው። ለምን ያኛው ወደዛ ማስቀየር አንተም እንዳትጎዳ በደንብ እያልሰራ ያልሆነው ላይ በ- እሱ ላይ ጀምረውና እንየው ለውጡን።
በቃ እሺ እሺ እሺ፣ ዳንኤል መልካም ቀን። እሺ